ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
እመቤት ከችፕችፕ ነው የደወልኩለት።
እሺ የሽንኩርት order ነበረዎት። order ያደረጉትን
እኔ አላየሁትም። ውስጡን አይቼ እሰጥሃለሁ። ቅድም ስደውልላችሁ አላነሳችሁት።
ምን አሉ
ቅድም ደውዬ ነበረ እናንተ ጋር ግን አላነሳችሁትም።
እኮ እቃው መቶሎታል ዛሬ የሽንኩርት አልመጣም።
አስራ ዘጠኝ ኪሎ እ፣ እንትኑ የለ ኮዱ ኦርደሩ አ ኦርደሩ መቶሎታል አስራ ዘጠኝ ኪሎ ሽንኩርት
አ፣ ሽንኩርቱን አልተረከብኩትም። ኮዱን ነው የምትለኝ?
አይ ሽንኩርቱን ሽንኩርቱን እ፣ አልመጣም።
okay እሺ ስለዚህ ነገ የት ላስልክሎት እ፣ በብሔራዊ ሎተሪ ብሔራዊ ሎተሪ እ፣ okay እሺ ነገ አስልክሎታለሁ መልካም ምሽት እ